ባዘቶ ትጠራለችና እጠበኝ አምላክ የኔ መተላለፍ እጠበኝ ጌታ አውቀዋለሁና እጠበኝ አምላክ ኃጢአቴም ሁል ጊዜ እጠበኝ ጌታ በፊቴ ነውና እጠበኝ አምላክ እነጻለሁ እጠበኝ ጌታ እነጻለሁ ኃጢአቴ እንዳለላ ብትሆንም ኃጢአቴ እንደ ደም ብትቀላ እንደ ባዘቶ ትጠራለችና እጠበኝ አምላክ የማዳንን ደስታ እጠበኝ ጌታ ጌታ ሆይ ስጠኝ እጠበኝ አምላክ በሽታ መንፈስ እጠበኝ ጌታ አምላክ ደግፈኝ እጠበኝ አምላክ እነጻለሁ እጠበኝ ጌታ እነጻለሁ ኃጢአቴ እንዳለላ ብትሆንም ኃጢአቴ እንደ ደም ብትቀላ እንደ ባዘቶ ትጠራለችና እጠበኝ አምላክ በሂሶጵ ብትረጨኝ እጠበኝ ጌታ እነጻማለሁ እጠበኝ አምላክ ከበረዶም ይልቅ እጠበኝ ጌታ ነጭ ሆናለሁ እጠበኝ አምላክ እነጻለሁ እጠበኝ ጌታ